hello ጤና ይስጥልኝ። ጉዳይ ነው የምትደርገው?
ጤና ይስጥልኝ እመቤት። ቤቴ ወደ ሴምሲ አካባቢ ነው እና እሺ
ቤት ውስጥ ሆኖ የሚሰራ ሰው የቤት ሰራተኛ ፈልጌ ነበር። ታገናኛላችሁ?
አዎ
እም፣ ነዋሪ ማለት ነው እ ናብኝ ይቅርታ።
ነዋሪ ማለት ነው አብሮ።
በቋሚነት ነው የምትፈልጉት?
አዎ አዎ።
okay እሺ። በቋሚነት የተመዘገቡ ባለሙያዎች ሁሉም በእኛ ጋር አቤት።
ተመላላሽ ነው እኛ ጋር ያለው ባለሙያ ነው።
እም፣ እሺ በቃ ይህንን check ላደርግ ብዬ ነው። thank you።
እሺ።